hello ጤና ይስጥልኝ ከብጃ ኢትዮጵያ ነበር የምደውለው። መስመር ተቋርጦ ነው።
አዎ ተቋር ተቆራረጠ ኔትወርኩ።
እሺ ዜሮ ዘጠኝ እሺ።
ሀያ ዘጠኝ ሀያ ስምንት ስንት አሉኝ?
ሀያ ስምንት ሀያ ሰባት ሰማንያ ስድስት ሀያ ሰባት ሰማንያ ስድስት ሰማንያ ስድስት አዎ አካባቢ ሲግናል ጋር ነው አይደል?
ሲግናል አዎ አለ ስሙ እሱ ጋር የሲግናል ካምፕ አይደል?
ካምፑ አዎ አዎ እሺ ይንገሩኝ፣ ብልሽት ምንድን ነው የተበላሸባችሁ?
ማሽን ለማስገጠም ነው ገጠማ ነው ይቅርታ ለእድሳት installation ለእድሳት ፈልገው ነው?
ተነቅሎ ነበረ አዎ ለእድሳት ቦታ ሲቀይሩ ተነቅሎ ነበረ አሁን ነገ ስለሚጀምሩ ለእንትን ለማለት ነው
እሺ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል አስተላልፌ እልዎታለሁ። ሌላ ምረዳዎት ነገር አለ?
የለም thank you በጣም ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።